ጤና ይስጥልኝ ጊዜ ኢትዮጵያ ሄደልኝ በኩል ምንድነው
ሰማንያ አራት ኪሎ ግንፍልት ማሽን ተቃጥሎ
እሺ ደሚያች አስመዝግቧል ከዚህ በፊት ከዚህ በፊት አስመዝግቧል
ከዚህ በፊት ሳይሆን አሁን ስንደውል ኔትወርክ እየተጨናነቀ እንደ ከዚህ በፊት
ደንበኛችን የት አካባቢ ነው የሚገኙት
ሰማንያ ግንፍሌ አራት ኪሎ ላይ ግን የአራት ኪሎ አካባቢ አዎ፣ ተመዝግቦለታል አሁን ተመዝግቦለታል ለሚመለከተው ክፍል ተላልፏል የጥገና ባለሙያዎች ይመጣል እሺ ሌላም ደዳት ነገር አለ
አይ ሌላ
እሺ ስለደወልን አመሰግናለን አገልግሎት ላይ ያሉት መስራት ከሚችሉበት ማለት ቀን መልካም ቀን ማመሰግን